የዘጠኝ ወር ብቻ አይደለም የኔ አንቺ ነገር አያልቅም ቢነገር ሰላምሽን አጽቶልኝ ጤናውን ሰጥቶሽ ሁሌም ያኖርሽ ማማዬ ሚስጥር ገበናዬ ኦ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛዬ ጨበብ ቢበዛ ቢከበኝ የወዳጅ ዘመድ ምድርን ባካልላት የት ብደርስ የትስ ብሄድ ቢሞላኝ ሀብትና ንዋይ ታምራት ቢሆንም ደስታ ለእኔ ግን የዚህ ዓለም ነገር አይተከም እንጂ ሞት አይተከም እንጂ ሞት ወዳጅ ልሉሽ ወዳጅ ወዳጅ ከወዳጅ በላይ ነሽ ንፍት ልሉሽ ወንድም ወንድም ሁሉን ታስንቅለሽ ማማዬ ማማዬ ማማዬ ማማዬ እናቴ mama eh mama mama mama eh mama Mr. Gabana የዘጠኝ ወር ብቻ አይደለም የኔ አንቺ ነገር አያልቅም ቢነገር ሰላምሽን አጽቶልኝ ጤናውን ሰጥቶሽ ሁሌም ያኖርሽ ማማዬ ሚስጥር ገበናዬ ኦ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገበናዬ ማማዬ የእናት ጓደኛ አልሽ እንዳልታይ ሳይኖርሽ እንዳኖርሽኝ እቅፍ ድግፍ አርገሽ በፍቅርሽ እንዳቆምሽኝ ደስተኛ ሁኜን እንድኖር በአንቺ ውስጥ ራሴን እያየው ጠዋት ማታ ሁሌም በጸሎት አምላኬን እማስብ ፈጣሪን እማስብ ወዳጅ ልሉሽ ወዳጅ ወዳጅ ከወዳጅ በላይ ነሽ ንፍት ልሉሽ ወንድም ወንድም ሁሉን ታስንቅለሽ ማማዬ ማማዬ ማማዬ ማማዬ እናቴ ማማ
ማማ
ማማዬ
ማማ
ሚስጥር ቀበኔ